ጤና ይስጥልኝ አክስቴ ማለት ነው። ባኮ ምን ልርዳዎት?
ጤና ይስጥልኝ እኔ ማለት መረጃ ሼር አድርጊያችሁ ነበረ ቴሌግራም ላይ።
እሺ ደንበኛችን ማን በሚል ላይ ላኩልን?
ቤት ጌታቸው እሺ አዎ ደርሶናል።
አንደውላል በራሳት
አዎ አሁን እ ይሄንን ላኩልን ላሉን ክፍሎች ልከንላቸው እያጣሩ ነው ያሉት። ያኛውንም እ እንደዛው ልከንልዎታል። ሶስት ሺህ ብር ሁለት የተያዘውበትን እስካሁን ደውለው ያሳወቁን ነገር የለም። እስኪ በድጋሚ ጠይቀን ወይ ምላሹን እንነግሮታለን።
እሺ እሺ ለምን እሺ መልካም ቀን ይሁንላችሁ።
አዎ